hello ሰላም ሰላም፣ ጤና ይስጥልኝ ቤት ቤት ከዳር ነኝ። እባክዎን ልርዳው?
እንትን ነው ስምንት ጨዋታ ሞልቼ
እሺ
ሰባቱን አገኘውና አንዱ ተሸነፈ።
እሺ ቦነስ የለኝም እንዴ?
እሺ cashier code ልክ- ንገረኝና እንየው አስራ ሁለት ስኬቱን።
አስራ ሁለት እሺ ዘጠና አራት ዘጠና አራት አ፣ ሰማ- ዘጠና ሁለት ዘጠና ሁለት
ሰማንያ ሶስት ሰማንያ ሶስት አ፣
እሺ አንድ ጨዋታ ነው እ፣ እንዳልከው አንድ ጨዋታ ነው የወጣው ግን እም፣ ምን መሰለ እ፣ ጠቅላላ ውዱ አርባ አምስት ነጥብ ዘጠኝ ነው አደለ?
እም፣ ሲካፈል ለሶስት ነጥብ ሶስት ስድስት ከአስራ አምስት አስራ አምስት ወይ አስራ ሰባት ብቻ እስከዛ ድረስ ነው የሚመጣው ባለሳሳት ሲካፈል ለሶስት ነጥብ ሶስት እ፣ ስድስት ሲደረግ ማለት ነው።
እም፣ ያ ደግሞ result ኡ ከሀያ በታች እንዲሆን ያደርገዋል። ከሀያ በታች ደግሞ እ፣ refund ወይም ደግሞ ተመላሽ አያሰጥም። እሺ በዛ ምክንያት ነው ወድቅ የሆነው።
እሺ፣ እሺ።
እሺ እኛ ምናመሰግናለን ስለደወልኩ። የሙያችን መልካም እሺ